email over. Então, ele confirma. Ah, não.
ላ ሄሎ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ራሄል ነዎት?
አ ከቺፕቺፕ ነበር የምንደውለው።
እሺ ቺፕቺፕ ላይ መስተካከል አለበት ብለው የሚያስቡት ነገር ካለ ቢያሳውቁን ነበር። ይሄን ነገር ምንም እ, ያለው ነገር የለም ግን እንደ ድሮ ቶሎ እንትን አናገኝ ምን ምላሽ text አድርግ ማለት አዘን መልስ የለንም እ?
መልስ አልናገኝም ሲሉ እና ለማግኘት ይሞዋል እ? እኛን ደውለው ማግኘት አልቻሉም ነው?
አልቻልም አዎ ነው ለማግኘት አልቻልንም ከናካቴው
okay መስተካከል ካለበት በዚህ ነገር ላይ ነው እኔ አንዴ ነው ያዘዝኩት እሱ ጥሩ እቃ ነው እቃው ምንም እንትን የለው okay በሰዓቱ ነው የደረሰሎት ያን ጊዜ የዛን ጊዜ ያው ጠዋት እንመጣለን አሉ አልሆነላቸውም ዘጠኝ ሰዓት አካባቢ መጡልኝ እሱ ችግር የለውም okay ጉዳይ ችግር የለውም ዘጠኝ ሰዓት መጣ በአንድ ሰዓት ቢመጣ ጥሩ ነው እነዚህ product ኦች ብንጨምር ጥሩ ነው ብለው የሚያስቧቸው product ኦች ካሉ ሌላ ተጨማሪ product እኛ ጋር ይለለን።
አይ ይሄም በቅጡ ከደረሰን እናመሰግናለን okay ይሄም ብቻ በቅጡ እንዲደርስን ማድረግ ነው okay፣ እናመሰግናለን።
እሺ።
እሺ፣ ቀን ይሁንልዎት። ያለውን ነገር እናስተካክላለን።
እሺ እሺ መልካም ቀን።
እሺ